Hello
Hello ጤና ይስጥልኝ ትምህርት ቤት ሰላም ነው?
እግዚአብሔር ይመስገን።
ቅድም ደውዬ የሆነ ሶስት መቶ ብር ውስጥ አድርጌ እሺ ስፖርት የሚለው ውስጥ እዛ cancel የሚለው ላይ አለ። cancel ሳደርገውም እምቢ አለኝ።
እሺ በሳንቲም ፔ ነው አይደለ?
እ?
በሳንቲም ፔ ነው አይደለ?
ውዝዳ ያደረኩት አዎ
በመጨረሻው ነው።
አዎ እኮ ምንድን ነው ይሄ cancel ብት ማድረግ አትችልም። አንዴ ካዘዝከውና
እሺ
ቤት ቤት ቁጥርህን ንገረኝና እንዴት check ላድርግልህ።
እሺ ዜሮ ዘጠኝ እሺ ዜሮ ሰባት ዜሮ ሰባት ዘጠና ሁለት ዘጠና ሁለት ሀምሳ አንድ ሀምሳ አንድ አስራ አንድ አስራ አንድ ስንት ብር ነው?
ሶስት መቶ ብር ማታ ነው የማታ
እሺ ለሳንቲም ፔዎች inform አደርግልሃለሁ። እሺ ብዙ transaction ስላለን የቆየውና በራሱ ጊዜ ይገባልሃል።
ብሩ አዎ አሳውቅልሃለሁ። እኔም ግን ይገባ
አየ- ከዛ በኋላ withdraw የተደረገው እየገባ ነው፣ ግን ያ ቁጭ ብሏል እንደዛው cancel ብሎ ማለት ነው።
Okay ልክ ነው። በቃ እሺ ም፣ ይስተካከላል። እንልክላቸዋለን፣ እናሳውቃቸዋለን።
እሺ በቃ እሺ እሺ አመሰግናለሁ ስለደወልክ። መልካም ቀን።
ለእናንተ